ጤና ይስጥልኝ ደንበኛችን ተቋረጠ።
አዎ ከቢጃይ ነው የምደውልልዎት። የቤቱን ስም ይነግሩኛል?
ቤቱ ም- እንትን ነበር ምግብ ቤት እንደ ሽሮ ቤት ነበረ።
ኮም- ስ- ስሙን ይንገሩኝ።
እ፣ ሀና ሽሮ ቤት ነው የሚባለው።
ሀና ሽሮ ቤት።
አዎ
ስልክ ቁጥር ይሄ ሊያዝልዎት?
አዎ አሁን የደወሉበት አዎ አዎ
ቦታው የት ነው?
ከታ
አስኮ ከታ
አዎ ከታ እ፣ አዋሽ አጠገብ
አዋሽ ምን አሉኝ?
አዋሽ ባንክ አጠገብ
እሺ ለመጀመሪያ ጊዜ ነው አይደል የሚያጸዱት? ደንበኛችን